የእንግሊዝ ቤት
አሁን ደውዬ ነበረ።
ምንድን ነበረ?
እንትን በቴሌ ዝግጅ አርግቼ ባላንስ ሆኗል ገብቶናል ምናምን ብላኝ እሺ
እስኪ ቴሌብሮችን ደውልና ጠይቃቸው አለችኝ። ቴሌብሮች ደውዬ ስጠይቅ ምንም አልገባም አሉኝ።
ስልክ ቁጥርን ትነግረኛለህ? የቢስፒ ስልክ ቁጥር ዜሮ ዘጠኝ ሀያ
ዜሮ ዘጠኝ ሀያ አንድ ስልሳ አራት ስልሳ ሶስት ዘጠና አራት ስልሳ ሶስት ዘጠና አራት
ኧረ ብራዘር መራረኝ። ከቅዳሜ ጀምሮ እንዴ አልተውም።
ሳንቲም ቤት ትንሽ ሲስተም አስጨርሶ ነበረ
አንደኛው ነው ችግሩ። ወይም ወደ እንትን የሚመለስ ከሆነ መልሱልኝና እኔ እፈልገዋለሁ። መልሼ ነው ፖዚት ላደረገው የፈለግኩት። መልሱኝ ደስ ይለኛል ራሱ
ያው እሱን ያ እንትን የምንለው አሁን ከኛ ሲስተም ብዙ ብር የብዙ ደንበኞች እንትን ከኛ ሲስተም ውጭ ነው እና ሳንቲም ቢዎች ቃን ያለው ለዛ ነው።
ሳንቲም ቦዮች ጋር ደውዬ ወይ መልሱ ልበላቸው ወይ ስታተሶች ታደርግልህና እነሱ ጋር ኖሩ ከዛ ትደውልላቸዋለህ፣ ስልካቸውን እሰጥሃለሁ።
እሺ
ግን
ሌላው
ስንት ብር ነው?
አራት ብር አራት መቶ ብር በሀያ ዘጠኝ ነው ውስዶ ያረከው ወይስ ትናንት ከትናንት ወዲያ ነው ወይስ አረ ከትላንትና already ቅዳሜ ቀን ሌሊት ነው። ስለዚህ እሁድ ነው የሚሆነው አይደለ?
እሺ አሁን ብሩ ከኛ ውጭ ሆኖ ሳንቲም ፔዎች ጋር ነው ያለው።
ደውል ሳንቲም ብቻ Hello ሌላ ወይ ወንድም ምን አለ?
መቶ ብሩ ከኛ system ወጥቶ ሳንቲም ፔዎች ጋር ነው ያለው። ከአንድ ጀምሮ በሳንቲም ፔ የተደረጉ transaction ኦች በሙሉ ከኛ system ውጭ ሆኑ ከኛ system ውጭ ሆኑ ሳንቲም ፔ ጋር የተቀመጡት
OK ዘጠና ሶስት ስልሳ ላይ ደውላቸውና transaction ፈጽሜ ነበር አላስገባችሁም ወደ ቴሌ ብር በላቸው።
እሺ